አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካን የኔ ጽጌሬዳ አደረች አራዳ ከህግ ባሏ ጋር ብራምባር ስትስብ ወባ በማገጿ ያስደንቅ ነበር። አሁን ግን ቀጠለች ሽርሽር አራዳ በየአይነቱ መጠጥ ጀመረች እንግዳ አደረች አራዳ አደረች አራዳ የእኔ ብርቱካን የኔ ጽጌሬዳ አደረች አራዳ ገሰገሰች ልጅ አደረች ስላሌ